Hello Hello Hello ጤና ይስጥልኝ።
አብሮ ይስጥልን። Flintstone Flintstone okay፣ እሺ እንትን ምንድን ነው share እንትን ለማለት ዛሬም ትሰራላችሁ እንዴ? share ለመግዛት ነበር።
አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው።
አሀ የሚጀመረው ስለዚህ ልመዝገባ።
አዎ ስሞት ማን ልበል ግዛቸው አበበ።
እሺ ማስታወቂያውን ከምን ላይ ነበር ያገኙት?
እኔ ከቴሌቪዥን ነው ያገኘሁት።
እሺ ይሄ የእርሶ ስልክ ነው?
አዎ እሺ እንደውልሎታለን።
በቃ ጥሩ። ምን ምንድን ነው ማሟላት ያለብኝ?
ሐምሌ አንድ ላይ ደውለን ሙሉ መረጃ ስለምንሰጥ በቃ እሺ፣ እሺ፣ እሺ፣ እሺ እናትዬ፣ እሺ ሰላም፣ እሺ አሜን፣ እሺ፣ እሺ